hello ጤና ይስጥልን ቤተሰቦች ራሄል ነኝ ባኮ ምንለው ሰላም እንትን አህመድ ቅድም እያስተካከለልኝ ነበረ።
ማን ልበል ማን ነበር የተላልሽ ነገር አህመድ አህመድ አዎ
አህመድ የሚባል ሰራተኛ የለንም
አህመድ አይደል የሚለው ቆይ text ላይ ልይ እሺ ሀሚድ ነው ሀሚድ ነው ሀሚድ የሚሆነው።
ሀመድ አዎ ሀሚድ እሺ እሺ ምን ነበረ ፌቨን ሀሚድ እ፣ ወጥቷል ወጥቷል አዎ አዎ ቅድም አ- አስተካክሎልኝ ነበረ cashier one ን እንትን lock እያረገ lock ያረጋል
ፌቨን
አዎ አስተዋይ ደብረ ዘይት
cashier ስንት ነው cashier one እሺ አንዴ ቆይ እሺ እሺ
unlock ማድረግ ብቻ ነው አይደለ አዎ locked ማድረግ ነው እሺ እሺ በቃ ችግር የለም ማድረግልሻለሁ እሺ ምን ልላ ኤሌክትሪክ ስላክልሽ እ አይ ችግር የለውም አያስፈልግም unlock እሺ።
ማድረግ ነው አደርግልሻለሁ እሺ እሺ ሞክሪው ትንሽ ቆይተሽ እሺ